ሰላም ጤና ይስጥልኝ። ችብችብ እባክዎ ምን ልርዳዎ?
እ ትላንትና deliver ቀርቶብን ነበረ።
ትላንት ነበር የሚመጣልዎት?
አዎ okay በዚህ ቁጥር ነው?
አዎ
ጥላሁን አዎ አዎ
ሀያ ሶስት በማን group ላይ ነበረ?
ተስፋዬ ወልዴ ተስፋዬ ወልዴ። ትላንት driver ኦች መጥተው ነበር ሰው ሰፈር መጥተው ነበረ። አዎ።
order ኡን ይዘው
ኧረ አልመጡም።
order ኡን ይዘውት አልመጡም።
አልያዝነውም ነው እኮ ያሏቸው። እኔ አይደለሁም create ያደረገው ልጅ ሄዶ ይጠይቃቸው።
okay እዚህ ጋር እንደወጣ ያሳየኛል። maybe ትላንት ይዘውት ወጥተው ከሆነ ብዬ እኮ ነው። አልያዝንም ካሉ ስልክ ቁጥር ልንገሩት እና ደውለው check ያርጉ driver ኦችን።
እሺ
ዜሮ ዘጠኝ ስልሳ ዘጠኝ
እሺ ዜሮ አንድ ሰባ አራት ስልሳ
ዜሮ አንድ ሰባ አራት ስልሳ አዎ እሺ ይደውሉላቸው። እሱን ከምገ-